ጤና ይስጥልኝ ዴዚዬ።
ልጅ ለማስመዝገብ ነበር።
እሺ ይቻላል። የስንት ዓመት ልጅ ነው?
የሶስት ዓመት
እ በደንብ ማውራት ይችላል?
አዎ፣ በደንብ ማውራት ይችላል።
እና ምን ምን ልዩ ተሰጥኦ አለው? የእርስዎ ምንዎት ነው ለእርስዎ? ህፃኑ ለእኔ የእህቴ ልጅ ነው።
እሺ ምንዎት ነው ለእርስዎ? የእህቴ ልጅ ነው ያሉት?
አዎ፣ አዎ
እሺ ስንት ዓመቱን አሉ?
ሶስት ዓመት
እሺ ሙሉ ስሙና የቤተሰቡ ቁጥር አለዎት አይደለ?
አዎ። ራጂፍ Hello
ራጂፍ
Hello Hello hello ይሰማል። ሄሎ